hello ሰላም ዋልሽ?
ሰላም፣ እግዚአብሔር ይመስገን።
withdraw አድርጌ ነበር confirm እንድታደርጊልኝ ነው።
በዚህ ቁጥር ነው?
አዎ በዚህ ቁጥር እሺ፣ አንዴ መስመር ላይ ጠብቀኝ፣ check ላድርግልህ።
እሺ።
ስንት ብር ነበረ? ይቅርታ አስር ሺህ ብር
እሺ፣ የቴሌ ብር ቁጥር ትነግረኛለህ? ይቅርታ ዜሮ ዘጠኝ ስልሳ እሺ፣
ሰማንያ ሰባ ዘጠኝ ሀምሳ ሰባት
እሺ፣ አሁን ገብቶላል። check ማድረግ ትችላለህ።
እሺ፣ አመሰግናለሁ።
እሺ፣ ስለ ደወልክ እናመሰግናለን። መልካም ምሽት።
እሺ፣ ለምስሉ